ጤና ይስጥልን።
ሲጀመር እኔ እንጃ ለጡ ባጤ ያከቦት ባጤ ወንዴ ጤና ይስጥልን ማሊ ባባ።
ሄሎ እኔ የምልሽ እንትን መኪና ለመግዛት ፈልገን ነበረ።
እሺ
እናንተ ጋር የሚቻለው እንዴት ነው?
እኛ ጋር ምን አይነት መኪና ነው መግዛት የፈለገው?
እ እንትን ይሄ ሱዙኪ van ኗ ማለት ነው።
በዲ ፎርዲ van አለን
እሺ ስንት ነው?
ሀያ ስምንት
ሀያ ስምንት ያለጠፈ ነው የለጠፈ የለጠፍ የለጠፈ በባንክ ምናምን ይመቻቻል።
ባንክ አንድ ሚሊዮን ይወጣለታል።
አንድ ሚሊዮን አዎ
ሌላው cash ማለት ነው።
አዎ ድርድር የሚሆነን ይቻላል።
ሀያ ስምንት ነው ያልሽኝ ጥሪው አዎ ግን መጨረሻው ዋጋውን ስንት ነው?
ሀያ ስምንት አባት መጥተው በባንክ ከሆነ ሀያ ስምንት ነው። በ cash እ ከሆነ በ- ነው ድርድር በ cash።
የሚሆነው።
በ cash ከሆነ እንደራደራለን።
አዎ እስከ ሀያ አምስት ምናምን ያልቃል እስከ ሀያ አምስት ያለው እ?
እስከ ሀያ አምስት አያልቅም።
አያልቅም እንደሱ hello hello hello እየሰማሁት ነው አባት አይሰማም?
አሁን ይሰማኛል።
እኮ ጽድት ስንት ያለ ዓመት ነው?
መኪና ነው።
ስንት ዓመተ ምን አሉ?
ምህረት እንኳን ሁለት ስንት ሺህ ዓመተ ሁለት ምህረት ሁለት ሺህ ሁለት እሺ፣ እሺ፣ በቃ እደውላለሁ።
እሺ፣ እመጣ- እንመጣለን ማለት ነው እሺ።
እኔና